hello ሰላም ጤና ይስጥልን ቺፕ ቺፕ ሰላም hello እንዴት ናችሁ?
ሰላም እግዚአብሔር ይመስገን ትናንት አንድ ስድስት item order አድርጌ ነበር እና እሺ ዛሬ አምስቱ ነው የመጣልኝ። አንደኛው ዱቄት አልመጣልኝም።
እም፣ ቀረቦት እስኪ አ
ቁጥር ይንገሩኝ እሺ ስልክ ቁጥር
እ፣ የት ስልክ ቁጥር ነው ያልሽኝ?
አዎ የእርሶ ስልክ ቁጥር ይንገሩኝ 0930 እሺ 01 ዜሮ አንድ 28 18
ጅብሪል በሚለው አ ጅብሪል በሚል
አዎ፣ ዱቄት ነገ መቀበል እንትን ነገ መቀበል ይችላሉ
ነገ እሺ፣ ቦታ መቀየር ይችላሉ።
complain የት ነበር ይሄ የሞሉት አሁን 18 18 ማዞሪያ
okay፣ ነገ አይመቾትም ነው እዛ ነገ ስራ ላይ ስለመሆን ብዬ ነው።
okay ወይም ሲደወሉለት እንደዛ ብሎ ያስታው- ያሳውቋ
በቃ ይደውሉልኝ። እሺ፣ እሺ መልካም እሺ፣ እሺ።